ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል ሀያ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል ሀያ
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ባርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ በዩ ቱርክ ባይ የምሸሽ
ምዕራፍ 36 ሞኝ ሲያከብሩት የፈሩት ይመስለዋል። አጤ ቴዎድሮስ ስሜን ደጃችቤን አቸንፈውና በደረስጌ ማርያም የንጉሠ ነገሥትነት ዘውድ ጭነው ወደ ጎንደር እንደተመለሱ ለጎንደር ሕዝብ እጅግ ከፍ ያለ ግብር ባገቡበትና ድሆችን ታይቶ የማይታወቅ ልግስና በታየበት ምጽዋት ባጥለቀለቋቸው ቀን እንደ ጓደኞቻቸውም እንደ አሽከሮቻቸውም ለሚያዋቸው ያን ሁሉ አቀበት ቁልቁለት አብረዋቸው ለወጡ ለወረዱት ቆራጦችና ጀግኖች ተከታዮቻቸው የሰጡት ስጦታ ያው እረፍት የማይሰጠውን ማዕረግና ሹመት ነበር። በዚህ የተሰጡት ታላላቆችና ከፍተኛ ሹመቶች የቀኛዝማች እንግዳ ራስ ተብለው የንጉሱ እንደራሴ መሆን የቀኛዝማች ገብርዬ ፊት አውራሪ ተብለው ከንጉሱ በታች የጦር አለቃ መሆን ነበር። ብዙ ደጃዝማቾች ፊት አውራሪዎችና ቀኛዝማቾችም ተሹመዋል። ሰውን ሁሉ ያስገረመው ሌላ ሹመትም በዚሁ ቀን ተሰጥቷል። እንግሊዛዊው ጆን ቤል ከአጼ ቴዎድሮስ ጋር ከተገናኘበት ጊዜ ጀምሮ ባሳየው ከፍተኛ ጠባይና እርሳቸውንም አቅሙ በሚችለው ሁሉ ለማገልገል ባለው ቆራጥና ቅን መንፈስ የፕሮቴስታንት ክርስቲያን ሃይማኖትን ወደ ኦርቶዶክሳዊ የክርስትና እምነት ሲለውጥ በተሰየመበት ስም ዮሐንስ እየተባለ እየተጠራ ሊቀ መኳስ ሆኖ መሾሙ ብዙዎች ሰዎችን አስደንቋል። ያስደነቀበት ምክንያት ከቋራ ጀምሮ ባደረጉት ጦርነት አብረው የሞቱ እያሉ ዘውድ ሊጭኑ ግድም ያገኙትን አገልግሎት ገና የጀመረ ሰው ለምን ሾሙ ማለት ብቻ አልነበረም። ስንት ሹመት የሚገባቸው ኢትዮጵያውያን እያሉ ለአንድ ቀለሙ ቀለማችንን፣ ባህሉ ባህላችንን ለማይመስል በዘር በምን ለማንገናኝ ባዕድ ይህን ያህል ከፍተኛ ሹመት እንዴት ሰጡ የሚለው ስሜት በጣም ጎልቶ ይታይ ነበር። ያም ሆነ ይህ አጼ ቴዎድሮስ በመሰላቸው ሹመው ሸልመው ነበር። ወደ ወሎ ሲሄዱም እነዚያ በሞት ብቻ የተለያዩ ጀግኖች አብረው ዘምተው ነበር። አጼ ቴዎድሮስ ወሎን አሳምነው የምህረትና የተስፋ ወጭ አስነግረው ማንም ሰው እንዳይጎዳና እንዳይቀየም ማንኛውንም ነገር በየመልኩ አደራጅተው በዚያው ለጥቂት ጊዜ ቆዩ። በዚህ ጊዜ አንድ ቀን ከምሳ በኋላ ጆን ቤልን ራስ እንግዳን ፊታውራሪ ገብርዬንና ሌሎችንም ታላላቅ መኳንንት በዚያው እንዲቆዩ አድርገው ለጊዜው ገና ባላመነው በሸዋ ግዛት ላይ ስለሚደረገው ጦርነት ጥቂት ከተወያዩ በኋላ ሕዝቡ ወደፊት ስለሚተዳደርበት ሁኔታ መነጋገር ጀመሩ። ዮሐንስ፣ የሀገራችንን ሕዝብ እንደ አውሮፓ ሰዎች ለማሰልጠን መጀመሪያ ምን ብሰራ ይሻል ይመስልሃል? ጦርነቱ እንዳለቀልን መቼም ሌላውን ሰላማዊ ጦርነት መጀመራችን ነው አሉ አጼ ቴዎድሮስ። በየትም ሀገር እንደታየው አንድን ሀገር ለማሰልጠን ከሁሉ ነገር አስቀድሞ ትምህርት ያስፈልጋል። ትምህርት በተስፋፋበት ሀገር በኢትዮጵያ ላይ የሚታየውን የመሰለ ጦርነት አይኖርም። ከዚህም ጋር ትምህርት ያገኘ ሕዝብ ተመካከሉ ብዙ ብዙ አዲስ ሐሳብና ሥራ የሚፈጥሩ ሰዎች ሊበቅሉበት ይችላሉ። ያልተማረ ሕዝብ ግን በማንኛውም አይነት ዝቅተኛ ኑሮ እየኖረ የተለመደውን ነገር ካላጣ ይህን መጨመር ይገባኛል ብሎ አይጣጣርም። ሐሳቡ ሁሉ ውሱን፣ በትንሽ ነገር አዝኖ በትንሽ ነገር የሚደሰትና የሚረካ ይሆናል። ሰው ባለው ነገር መደሰቱ እጅግ አስፈላጊና የኑሮን ጣዕም የሚያሳውቅ ነው። ባለው ሐሳቡን ገፍቶ የተሻለ ነገር አለመፈለጉ ደግሞ በዓለም ላይ ሊፈጸሙ የሚገባቸውን ነገሮች እንዳይሰሩ ለማድረግ ምክንያት ይሆናል። ስለዚህ አንድን ሀገር ወደ ተሻለ ኑሮ ለመለወጥ በምንም ደረጃ ይሁን ህዝቡን ማስተማር አስፈላጊ ነው አለ ጆን ቤል። ትምህርቱ ምን አይነት ነው? የቀለምና የሃይማኖት ትምህርት እንደሆነ እስከ ዛሬ ያስገኘልንን ነገር አይተኸዋል። በማያውቁት የግዕዝ ቋንቋ የሚያነቡና መጻፍ የማይችሉ ጨዋ ቄሶችና መነኩሴዎች በአገራችን ሞልተዋል። እነሱም ተምረዋል ይባላሉ ማለት ነው አሉ አጼ ቴዎድሮስ። የትምህርት አሰጣጡ መንገድ አለመቃናት ነው እንጂ እነዚህ ሰዎች ለትምህርት ባሳለፉት ጊዜ ሊያገኙት በሚችሉት ትንሽ እውቀትም ቢሆን ቁም ነገር ሊሰሩበት ይችሉ ነበር። ነገር ግን ቋንቋውን በፊት ሳያጠኑ በማያውቁት ቋንቋ ትምህርት ይሰጣቸዋል። ይህም ቢሆን ትምህርቱ በሚያውቁት አማርኛ ቋንቋ ቢሰጣቸው ኑሮ የሚያነቡትን ለመረዳት ይችሉ ነበር አለ ሊቀ መኳስ ዮሐንስ ዮሐንስ ሙት። ብዙዎች ቄሶች አሁን ወደዚህ ሁለት ሶስቱን ብጠራቸው ታያለህ። ከግዕዝ ቋንቋ ውስጥ ከፊደሎቹ ስሞች በስተቀር ሌላ ምንም አያውቁም። ግን በግዕዝ ቋንቋ ይጸልያሉ፣ ያዜማሉ። እንደነሱ ቋንቋውን ምንም ለማይሰማው ሕዝብ በግዕዝ ቋንቋ ስብከት ያሰማሉ። ስለዚህ አሁን እንደምትለው ትምህርቱን በሚሰሙበት ቋንቋ እንዲማሩ ማድረግ አለብን። ያለዚያም ግዕዝ የማያውቅ መጻፍ የማይችል ቄስና ዲያቆን ወደፊት ኢትዮጵያ ውስጥ አይኖርም አሉ አፄ ቴዎድሮስ። አዎ ከዚህም ጋር ለቅስና ለዲቁናና ለጸሐፊነት ብቻ ሳይሆን ለልዩ ልዩ ሙያ የሚውሉ ሰዎች በልዩ ልዩ ትምህርት አይነት መሰልጠን አለባቸው አለ ዮሐንስ። ይህን ካልክ እንዲያውም የኔ ፍላጎት ከሁሉ በፊት የእጅ ሥራ አዋቂዎችን ማስተማር ነው። አሁን እንደነገርኩህ ብዙ ጨዋ የሆኑ ቄሶች ቢኖሩም በትምህርት እጅግ የተራቀቁ ሰዎችም አሉባቸው። ግን ምን ያደርጋል? ዋጋ ያለውን ከፍተኛ ነገር ትተው በትንሽ ነገር እንራቀቅ ሲሉ ታላቁን ቁም ነገር ይረሱታል አሉ አጼ ቴዎድሮስ። እንዲህ ያሉ ሰዎችም እኮ በአውሮፓም ይገኛሉ። ለስሙ ተምረዋል ይባላል። ሊቃውንት ሊኖሩበት ይገባል በሚባለው ቦታ ሁሉ እነሱ ይቀመጣሉ። ወይ እነሱ ሰርተው ታላቅ ስራ ያስገኙ፣ ሌላው ሲሰራ ውሃ ቀጠነ እያሉ የሚተቹ የዓለምን ሕዝብ እድገት ወደኋላ የሚጎትቱ ስመ ሊቃውንት አሉ። እነዚህ አይነቶቹ ሰዎች በአሁኑ ጊዜ በኢትዮጵያ ውስጥ እንዲፈጠሩ ቀርቶ ቢኖሩ እንኳን እንደሌሉ ሊቆጠሩ ይገባቸዋል። ጃንሆይ አሁን እንዳሉት ኢትዮጵያ በአሁኑ ጊዜ የእጅ ሙያ ሰዎችን በተቀዳሚ ማሰልጠን ይገባታል። ከዚህም ጋር ሰው በግዝፈት በሚያየው ነገር ብቻ ስለማይኖር በፍርድ፣ በአስተዳደር፣ በማስተማር አዳዲስ ሀሳብ በመስጠት ህዝቦን የሰለጠነ ህዝብ ሊተዳደርና ሊኖር በሚገባው መንገድ እንዲኖር የሚረዱ የረቂቅ ዕውቀት ሰዎች ሊፈጠሩ ይገባል። ሰው ጠመንጃ መስራትን ሲማር ራስን ለማጥፋት የሚመጣ ጠላትን እንጂ ሌላውን ሰላማዊ ሰው ማጥቃት አይገባህም የሚለውን የማይታይ ዕውቀት ጨምሮ ካልተማረ ጥፍሩንና ጥርሱን ብቻ ተማምኖ ያገኘውን ሁሉ ፍጡር ለማጥቃት እንደሚፈልግ አውሬ ይሆናል። ስለዚህ ትምህርት እንዲስፋፋ አዲስ አይነት ትምህርትና ዕውቀት እንዲገባ ሲፈለግ ሰው በሕግ፣ በስነ ምግባር፣ በሃይማኖት ስሜት እንደ ደረጀ መልካም የሆነና የተሻለ ስጋዊ ኑሮ ማግኘት የሚችልበትን መንገድ መምረጥ ይገባናል አለ ሊቀ መኳስ ጆምቤል። እነራስ እንግዳና እነ ፊታውራሪ ገብርዬ አጼ ቴዎድሮስና ሊቀ መኳስ ዮሐንስ ይህን የመሰለ ንግግር ሲለዋወጡ ሐሳቡ ከነሱ ተግባር አለፍ ያለ ሆኖ ስለተሰማቸው የንግግሩ ተካፋይ ሳይሆኑ ንጉሡ ሲናገሩ ወደ እሳቸው ዮሐንስ ሲናገር ወደሱ አይኖቻቸውን እየወረወሩ ነገሩን በጥንቃቄ ያዳምጡ ነበር። ዛዲያ ለሁሉም ነገር አስተማሪዎች ወደዚህ ማስመጣት ወይስ ለመማር የሚችሉትን ሰዎች መርጦ ወደ አውሮፓ መላክ የቱ ይሻል ይመስልሃል? ሁለቱንም በአንድ ጊዜ ማድረግ ይቻላል። እንደነገርህኝ ለእኒያ ታላቅ የእንግሊዝ ንግሥት ደብዳቤ ብልክ አሁን ቶሎ የሚረዱኝ ይመስልሃል? ደስ እያላቸው እንጂ ዮሐንስ ሙት በኋላ ትታዘበኛለህ። አሁን ጨዋን ላቸንፍ እንጂ ከዚያ በኋላ ተቋራ ተነስቼ ሁሉንም ክፍለ ሀገር በወታደር እንደወረርኩት አሁን ደግሞ በአስተማሪና በሰራተኛ ወረዋለሁ አሉ አጼ ቴዎድሮስ። አገራቸውን ትልቅ ለማድረግ ያላቸው ምኞት አሁን ተነስተው ለክርስቲያኖቹ የአውሮፓ መሪዎች ደብዳቤ ይጻፉ፣ ደብዳቤ ይጻፉ እያላቸው አይወዲያልኝ። እንዴት ያለው ደግ ሐሳብ በክፉ ሐሳብ ይለወጣል። ከአንደበቱ ጠቃሚ ምክር ለመስማት በእነዚያ ፍቅር ሲያሳዩ የሰውን ልብ አውጥተው በሚወስዱ አይኖች የሊቀ መኳሳቸውን አይኖች እየተመለከቱ ጆሮአቸውን ጣል አድርገው ሲጠብቁ ሊሰሙት የሚፈልጉት ነገር ለመስማት በሚቀፋቸው ነገር ተለውጦ አገኙት። አንድ የእልፍኝ አሽከር በችኮላ ገብቶ እጅ ከነሳ በኋላ ከላይ ከላይ እየተነፈሰ ማንም ሳይጠይቀው ወታደሩን በያለበት ጨረሱት አለ። እነማን አሉ አጼ ቴዎድሮስ። ጠቅላላ ሁኔታቸው ልውጥውጥ ብሎ አሽከሩን በቅጽበት በቀሉ አይኖቻቸው እየተመለከቱ በዚያ የተቀመጡት ሁሉ አይናቸውን ወደ አሽከሩ ወርውረው ይመለከቱ ጀመር። ህዝቡ ነው እህል ለመሸመትም አንዳንድ ነገር ለመግዛትም በየቦታው የወጣውን ሁሉ በየመንገዱ እየገደለ አሁን በየአቅጣጫው ወደዚህ በመጓዝ ላይ ነው አለ። ይህን ዮሐንስ አንተ ብዙ ጊዜ እጅ እግር በመቁረጥ መቅጣት ይቅር ትለኛለህ፣ ግን ይኸውልህ የምታየው ነው። ይህን ጊዜ ከእነዚያ ሰዎች መካከል አምስት ስድስት ጊዜ የማርኩት ሰው ይኖር ይሆናል። እሺ ይሁን፣ አሁን ያገኘዋል አሉና አጼ ቴዎድሮስ ጠላትን ቀርቶ ወዳጅን ጭምር በሚያሸብር ቁጣ ከተቀመጡበት ተነስተው እየለባበሱ ገብርዬ ውጡና አስጭኑ አሉ። ራስ እንግዳና ፊት አውራሪ ገብርዬ ወጥተው ሰራዊቱ ጥሩምባና መለከት በመንፋት ክትቻ ተደረገ። ሰራዊቱ በዚህ ደማቅ የድንኳን ከተማ ፊት ለፊት ተከማችቶ ሲጠባበቅ አጼ ቴዎድሮስ በፈረስ ሳይወጡ በጠመንጃ ያሽጋሻ ጃግሬዎቻቸው እየታጀቡ በድንኳናቸው በስተቀኝ በኩል ወደ ተተከለው የድንኳን ቤተክርስቲያን ሄደው ተሳለሙና በዚያው ቆመው አጭር የህሊና ጸሎት አደረጉ። አቡነ ሰላማና እጨጌው ከድንኳኑ ቤተክርስቲያን ጥቂት አለፍ ብለው ከተተከሉት ድንኳኖቻቸው ወጥተው በብዙ ካህናት እየታጀቡ ወደ ቤተክርስቲያኑ መጥተው ንጉሱን ተገናኙ። እቴጌ ተዋበችም ከድንኳናቸው ወጥተው ደንገጥሮችና ወታደሮች እያጀቧቸው ወደ ድንኳኑ ቤተክርስቲያን መጥተው ከተሳለሙ በኋላ ንጉሱ ወደ ቆሙበት ሄዱ። አጼ ቴዎድሮስ የህሊና ጸሎታቸውን እንደጨረሱ ወደ ጳጳሱ ዘወር ብለው ይፍቱኝ አባቴ አሉ። እግዚአብሔር ይፍታ አሉ አቡነ ሰላማ። ይፍቱኝ፣ እግዚአብሔር ይፍታ፣ ይፍቱኝ፣ እግዚአብሔር ይፍታ። እስቲ እግዚአብሔር ያሳየዎት አባቴ ወደዚህ ቦታ የመጣንበትን ጊዜ ያውቁታል። በዚህ ጊዜ ሁሉ ህዝቡ ወታደሮችን በየቦታው ሲገድል፣ እኔንም በየቀኑ እረፍት ሲያሳጣ በየጊዜው እየመላለሱ ምህረት በማድረግ ማንንም ሳልቀበል ሁሉንም ችዬ ቆየሁ። ወታደር በባላገር ቤት ገብቶ እንዳያስቸግር ወታደሮቼን እየቀጣው የህዝቡን ሰላም ጠበቅኩ። የራሳቸውን ባላባቶችና መኳንንቶች ሸምኩላቸው። አሁን ምን ፍጠር ብለው ነው ይህን ሁሉ የሚያውኩኝ? ሞኝ ሲያከብሩት የፈሩት ይመስለዋል የሚባለው ተረት ደረሰባቸው። አሁን በምረውስ ፈጣሪ ነፍሴን አይማራት። እሺ ተመለሱ፣ ግቡ። ተዋበች አንቺን ተመለሽ። አሁን ነው የምመለሰው አሉ አጼ ቴዎድሮስ። እንከተል እንጂ አሉ ጳጳሱ። የለም ለዚህ ምናምን ሁሉ ብለን ሰፈር አንለቅም። አሁን እመለሳለሁ አሉ አጼ ቴዎድሮስ። ምን ይታወቃል አሉ እቴጌ ተዋበች። ግድ የለሽም ይታወቃል። ዛሬ የማደርገውንስ አውቀዋለሁ። አሁንስ ወደ የድንኳናችሁ ተመለሱልኝ ልሂድበት አሉ ንጉሱ በለዘበ ድምፅ። እሺ እንመለሳለን። እንግዲህ እግዚአብሔር ይከተሎታ አሉ አቡነ ሰላማ። እግዚአብሔር ይከተሎት አሉ እቴጌ ተዋበች ትክዝ ባለ ድምፅ። አጼ ቴዎድሮስ ከቤተ ክርስቲያኑ ጥቂት አለፍ እንዳሉ በፈረሳቸው ላይ ጉብ አሉና ወደ ሰራዊቱ ሄዱ። በዚያ ሲደርሱ ፉከራውና ቀረርቶ ጥሩምባውና መለከቱ ተደባለቀ። ከሰራዊቱ የሚበዛው በሰፈር እንዲቀር ሆኖ የቀረውን ይዘው ሽፍቶች በብዛት አሉበት ወደ ተባለው አቅጣጫ ተጓዙ። ከዚያም ሽፍታውን በያለበት እያሳደዱ አለቃ አለቃው የኋላውን ቅጣት በመፍራት እንግዲህ ወዲህ ላይ ምሩን በማለት ቆርጦ ሲዋጋ ከአመዴ ባሽር በስተቀር ሁሉም ሙቶ አለቀ። ወታደሩም በጀግንነት እየተዋጋ የሚሞተው ሲሞት ብዙ ተማረከ። ከጥቂት ቀኖች በኋላ ምርኮኛውን ሰብስበው ወደ ዋናው የጦር ሰፈር እንደተመለሱ ከጳጳሱ ከጨጌውና ከራሳቸው መኳንንት ሌላ በሰላም ከተቀመጡት የወሎና የእጁ መኳንንት ብዙዎች እንዲሁም ብዙ ሕዝብ በተሰበሰበበት ታላቅ የፍርድ ጉባኤ አድርገው የጥፋተኞች ጉዳይ ሲመረመር አንዳንዶቹ ብዙ ጊዜ ምሕረት ከተደረገላቸው በኋላ አሁንም የሸፈቱ ነው ተገኙ። የቀሩትም አንድ ጊዜ ይሁን ሁለት ጊዜ በአዋጁ እየተማሩ ከገቡ በኋላ የሸፈቱ ነው ተገኙ። ዛሬ እኔ ተፋራጅ እንጂ ፈራጅ አይደለሁም። ፍርዳቸውን ስጡኝ። ይህን ያህል ጊዜ ወታደሮችን በያሉበት ሲገሉ እኔንና ሰራዊቴን ከዚህም በላይ የእግዚአብሔርን ታቦት እንዲሁም ጳጳሱን ከነካህኖቻቸው በዝናብ፣ በጭቃ፣ በውሃ ሙላት ሲያጉላሉን ከረሙ። እኔም ነገሩን ሁሉ ስላልተረዱት ይሆናል በማለት እየደጋገሙ የሰሩትን ጥፋት እየደጋገምኩ ይቅር በማለት ማርኳቸው። እነሱ ግን አሁንም ሲወጉኝ ተገኙ። እንግዲህ ከዚህ ያለፈ ምህረት ማድረግስ አገሬ በወንበዴዎች ተከፋፍላ ትቅር ብዬ እንደመተው ስለሚቆጠር አሁንም ምህረት የሚባል ነገር የለም። ከሁሉም ጋር አፋርዱኝ። ምን ቢነግሱ በእጅ አይካሱ ሆኖብኝ ነው እንጂ ለፍርድ ማቅረብ እንኳ አልፈልግም ነበር አሉ በቁጣ እንደጋሉ የሚታዩት አጼ ቴዎድሮስ። ከዚያም ፍትሐ ነገሥት ቀርቦ ወንጀለኞቹ የሚቀጡባቸው አንቀጾች ሲፈለጉ የንጉሡን ቁጣ የሚያበርድ አንቀጽ ለእነዚህ ሰዎች አልገኝ አለ። ይሁንም የጥፋታቸው ከባድነት ግልጽ ስለነበር በሞት የሚያስቀጣ አንቀጽ ተጠቀሰባቸው። አጼ ቴዎድሮስ ግን እነዚህን ሰዎች በሞት ከመቅጣት ይልቅ እነሱን ይበልጥ በሚጎዳና ወደፊት ለመሸፈት በሚያስቡ ሰዎች ልብን ፍርሃት፣ መሸማቀቅ በሚዘራ ሁኔታ ሊቀጧቸው በልባቸው ወስነው ነበር። ቢሆንም ሐሳባቸውን ከመፈጸማቸው በፊት ፍረዱልኝ ወይ ፍረዱብኝ አሉ። በእነዚያ በቁጣ የተቃጠሉ አይኖች ቀና ብሎ የሚያያቸውን ሁሉ እየገረፉ ካለፈው ሁሉ ጉዳት በላይ እነዚህ ወንበዴዎች እጃችንን አንሰጥም ብለው ሲዋጉ ከፈጁት ወታደር መካከል አጼ ቴዎድሮስ በጣም የሚወዷቸው ሁለት ጋሻ ጃግሮች በአንድ ጊዜ ሙተውባቸው ስለነበር ቁጣቸው በቀላሉ ሊበርድ አልቻለም። አጥፊዎቹን በፊታቸው ቀርበው ባዩ ቁጥር ሰውነታቸው በሙሉ ይለዋወጥ ነበር። ንጉሠ ነገሥት ቴዎድሮስ ሁኔታውን ሁሉ ከተናገሩ በኋላ መኳንንቱ በየተራ እየተነሱ ፍርድ መስጠት ጀመሩ። አንድ ባንድ እየተነሳ ባድላዊ ያድላበት፣ በአመጠኛ ሰይፍ ሞት ይታዘዝበት እያለ አንዱ በጥይት ሲሞቱ ይታየኛል፣ አንዱ ጧፍ በተነከረ ቀሚስ እየተጠቀለሉ በእሳት ሲቃጠሉ ይታየኛል፣ አንዱ እጅ እግራቸው ታስሮ በባህር ሲጣሉ ይታየኛል፣ አንዱ አንገታቸው እየተቀበሩ አይናቸው እያየ መንጋ ከብት በራሳቸው ላይ ሲነዳ ይታየኛል እያሉ ሁሉም እንደዚሁ ለየራሱ የታየውን የጭካኔ ሥራ እየፈጠረ ሊያሳዝኑም ሊያስጨክኑም በሚችሉት ሰዎች ላይ ይፈርድ ጀመር። አፄ ቴዎድሮስ ከእያንዳንዱ ሰው አፍ የሚሰሙት የጭካኔ ሥራ ጥበብ ለጊዜው ልባቸውን በሐዘን ወጋው። ተናጋሪዎችን ሰዎችም ከልብ ታዘቧቸው። አሁን እኔ ተናድጃለሁ። ቢሆን ንዴቴን ለማብረድ መሞከር ይገባቸው ነበር። በቀርስ ይታሰሩ፣ ይገደሉ ማለት ሲበቃቸው ይህን የመከራ ማሳያ መላ እየመቱ ለምን አቀረቡልኝ በማለት በወደቀ ግንድ ምሳር ይበዛል የተባለውን ምሳሌ ራሳቸው በፈጠሩትና ራሳቸውን በስራ ላይ በሚያውሉት ወገኖቻቸው ጠባይ በልባቸው አዘኑ። ይሁን እንጂ አንዳንዱን ነገር ሲሰሙ በልባቸው ቆጥበው መያዛቸው አልቀረም። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ የበቀል መቅጫቸው ሊሆን በቻለው ሁኔታ ቤት ተዘግቶባቸው ሲቃጠሉ ይታየኛል እያሉ በዚህ ቀን የፈረዱት ሰዎች ብዙዎች ነበሩ ይባላል። ፍርዳቸው በዚህ ቀን ባይፈጸምም በሌላ ጊዜ እየተደጋገመ ተፈጽሞላቸዋልና ፍርዳቸው ባለመፈጸሙ አዝነው እንደሆነ በከንቱ እዘኑ ብሏቸው ነው። የሁሉም ፍርድ ከተሰማ በኋላ አጼ ቴዎድሮስ የብዙዎችን መልካም ሰዎች ደህንነትና ሰላም ለመጠበቅ ጥቂት አመፀኞችን በጭካኔ መቅጣት ያስፈልጋል። በፍርድ ስም በንጹህ ሰዎች ላይ ግፍ ሰራ እንዳልባል የሰሩትን ሁሉ አይታችኋል፣ ሰምታችኋል። ስለዚህ ብዙ ሰዎች በየጊዜው ሲሸፍቱ ተመፍጀት ሊደርስባቸው የሚችለውን በመፍራት በሰላም እንዲቀመጡ ማድረግ ስለሚሻል እነዚህ ወንበዴዎች እጅ እግር ይቆረጣል። የተቆረጠ እጅና እግራቸውን በአንገታቸው ላይ በገመድ እየተንጠለጠለ ወደ የትውልድ ቦታቸው ይሄዳሉ ብለው ፈረዱባቸው። ንጉሠ ነገሥቱ ይህን አስፈሪ ፍርድ እንደሰጡ በጠጋቸው የተቀመጠው ሊቀ መኳስ ዮሐንስ ወደ እሳቸው ዘወር ብሎ ጃንሆይ፣ ችግር ሆኖ ነው እንጂ ይህ አይነቱ አቀጣጥ መቼም አሰቃቂ ነው። አለ በለሆሳስ። አሰቃቂነቱማ አሰቃቂ ነው፣ ግን ምን ማድረግ ይቻላል? አገሪቱን እንዳሻቸው አርጓት ብዬ ልተውላቸው? ምህረትና ርኅራኄ አያውቁ። ከዚህስ በስተቀር ይህ አይነቱ ሥራ እነሱ በሕፃን ልጅና በሴት ላይ እንኳን ሲፈጽሙት የኖረ አይደል ሲሉ በሕፃንነታቸው ዘመን በቸንከር ተክለ ሃይማኖት ቤተክርስቲያን ተማሪዎችና መምህራን ላይ የወሎና የእጁ ጦር ሲፈጽመው ያዩት የአረመኔነት ሥራ በድንገት ትዝ አላቸውና ሌላ ንዴት ስለጨመረባቸው ዮሐንስ ግድ የለህም ኢትዮጵያ አንድ ሁና በሰላም መምራት እስተምችል አንዳንድ ጊዜ ካልተጨከነ ሰላምና ደህንነት ሊፈጠር አይችልም አሉ ንጉሠ ነገሥት ቴዎድሮስ። አዎ ችግሩ ሲታይማ ሌላ መንገድ የለውም። ብቻ የአውሮፓ መንግስታት ይህን ይህን ከማጋነኛ የሐሰት ወሬ ጋር ሲሰሙ ለወደፊቱ የምንፈልገውን ድጋፍ ለመስጠት ያመነቱ ይሆናል። አውሮፓውያን ስለ አፍሪካ ያላቸው አስተያየት ያልተስተካከለ በመሆኑ እንዲህ እንዲህ ያለው ነገር ተሰራ ተብሎ በሚነገራቸው ጊዜ በውስጡ ያለውን እውነተኛ ነገር ሁሉ ሳይረዱ ሰሪዎቹን እንደ ጫካ አውሬ ይቆጥራሉ አለ ዮሐንስ። ይህስ እውነትህን ነው፣ ግን አውሬ እንደ አውሬነቱ ካልተቀጣ በሰው ሁኔታ እንያዝህ ብንለው መች ይሻለ? የአውሮፓ መንግስታት መሪዎች የተማረና የሰለጠነ እነሱ ከሚመሩት ይልቅ ራሱ የሚመራቸው ህዝብ እያስተዳደሩ የእኛን ህዝብ ሁኔታ ሳያውቁ እንደኛ ካልሆናችሁ ቢሉን እንዴት ማድረግ እንችላለን? አሉ አጼ ቴዎድሮስ። እውነት ነው፣ ምንም ማድረግ አይቻልም አለ ዮሐንስ። ሁለቱ ለብቻቸው ቀስ ብለው ይህን ሲወያዩ ከንጉሱ በስተቀኝ ጥቂት አለፍ ብለው ተቀምጠው የነበሩት አቡነ ሰላማ ዝም ብለው ያስተውሉ ነበር። በተሰጠው ፍርድ መሰረት እድል የመዓት እጇን የዘረጋችባቸው ከሃዲዎች አንድ ባንድ እየቀረቡ በተሰበሰበ መኳንንትና ህዝብ ፊት እጅና እግራቸው እየተቆረጠ በገመድ ካንገታቸው ላይ ይንጠለጠል ጀመር። የሚበዙቱ እንደተቆረጡ ለመቆረጥ ተራው የደረሰው አንድ ሽፍታ መቼስ ከዚህ የሚብስ መከራ አይደርስብኝ፣ እሺ ቢሉ እሺ ይበሉኝ፣ እምቢ ካሉም ያው ነው ካፍ ደጃዝማችነት ይቀራል ብሎ በማሰብ ቆራጮቹ ወደ መቆረጫ ቦታ ሲገፋፉት ጋቢውን እያጣፋና ከገፊዎቹ ጋር እየተጋፋ ፊቱን ወደ ንጉሠ ነገሥቱ አዙሮ ጃንሆይ ንጉሥ እንደ እግዚአብሔር ተለማኝ ስለሆነ አንድ ነገር ይለመኑኝ፣ እግዚአብሔር ያሳየው ጃንሆይ አለ ድምፁን ከፍ አድርጎ። ወታደሮቹ ወደዚያ ሲያሽቀነጥሩት ተወው ይንገረኝ አሉ አጼ ቴዎድሮስ። የሰላ ጎራዴ እጅና እግሩን የሚጠብቅለት ወንበዴ ጃንሆይ አሁን የምለምነው አንዲት እጅ ብቻ ነው አለ። ሰውየው ራቅ በማለቱ በጣም አልሰማቸው ስላለና ነገሩም ስላልገባቸው ቀረብ አድርጉት አሉ ንጉሠ ነገሥቱ። ሰውየውም በተስፋና በፍርሃት እየታወከ ወደ ንጉሡ ቀረበ። ምን አድርግልኝ ነው የምትለው? አሉ ጃንሆይ። አንዲት እጅ ብቻ ነው ጃንሆይ አለ ሽፍታው። የምን አንዲት እጅ? ከራሴ እጅና እግር መካከል አንዷን እጄን እንዲምሩልኝ ነው። የተቆረጡትን ሰዎች ሳይ አንድ ነገር ትዝ አለኝ። ምንድን ነገር? አሉ አጼ ቴዎድሮስ። ጃንሆይ በተውሶ እጅ ሊሰሩ የማይችሉ የግል ስራዎችንስ በምን ይሰሯቸዋል? አለ ሽፍታው። በዚያ ያለው ሕዝብ ሁሉ በሳቅ አወካ። ጆን ቤልና ጳጳሱ እንኳ በመጠኑ ፈገግ አሉ። ንጉሠ ነገሥት ቴዎድሮስ ግን በዚህ ሰው ንግግር በመሳቅ ፈንታ ሐዘን ልባቸውን ወጋው። ከተቀመጡበት ከሐዘንና ከቁጣ ጋር ብድግ ብለው እግዚአብሔር ሆይ በዚህ አውሬ ሆኖ ሰውን አውሬ በሚያደርግ ሕዝብ መካከል ለምን ፈጠርከኝ? የአገሬ ሰዎች እግዚአብሔር በፈቃዱ ሲያነግሰኝ ምን ነው አርፋችሁ በሰላም ብትቀመጡና የማደርግላችሁን ደግ ሥራ ብትጠብቁ የሌላችሁን ነገር እንድታገኙ ለማድረግ ሳልም እግዚአብሔር የሰጣችሁን አካል እንዳሳጣችሁ በመራራውና መልአክን ሰይጣን በሚያደርገው ክፋታችሁ ለምን ታስገድዱኛላችሁ? እባካችሁ ስለ እግዚአብሔር ተውኝ ለራሳችሁ ጥቅም ስትሉ በሰላም እጠብቀዋለሁ፣ በደስታና በጌትነት አኖረዋለሁ፣ አሰለጥነዋለሁ ብዬ ሌት ተቀን የማስብለት ሕዝቤን በገዛ እጄ እንዳጠፋ የምታስደርጉኝ መሳፍንትና መኳንንት እባካችሁ ተውኝ። አሁን በእስራት ላይ የሚገኙትን መሳፍንትና መኳንንት አገሯ መች ተረጋግታልኝ በፈታኋቸውና ደስ በሚላቸው ሁኔታ በኖሩ እያልኩ ሳስብ እንደገና አዲስ እስረኞች ታስጨምሩኝ ጀመር። አዛኙን ልቤን የአውሬ ልብ ልታደርጉት ነው። ተዉ፣ በቃ ተውኝ፣ ስለ እግዚአብሔር ተውኝ። መጥለብ ያለው በእግዚአብሔር ፊት፣ በሕዝቤ ፊት፣ በአገሬ አፈርና ሰርዶ መጥለብ ያለው ካሉ በኋላ ሳይቆረጡ የተረፉትን ሽፍቶች ወደፊታቸው አስቀርበው በሉ አሁን ወደምትፈልጉበት ሂዱ፣ ነገር ግን ዳግመኛ ተከዳተኛ መኳንንት ጋር ሁናችሁ ወይም ሽፍታና ሌባ ሁናችሁ የሕዝብን ሰላም ታበላሹና ንብረቱን ስትዘርፉ ባገኛችሁ አሁን ታያችሁት አስር እጅ በሚከፋ ቅጣት እቀጣችኋለሁ አሉ። ከዳተኞቹ ሽፍቶችም እንደተማከሩ ሁሉ በአንድ ላይ እንባቸውን እያፈሰሱ መሐሪው አባት ንጉሳችን አሽከሮቾ ሳይሆን ባሮቾ ሁነን እንድናገለግሎ ይፍቀዱልን እያሉ በንጉሠ ነገሥቱ ፊት በግንባራቸው ከመሬት ላይ በመደፋት ለመኑ። ተነሱ በሉ ሞላጫ ሁሉ በሰላም ተተቀመጣችሁ ከማን ጋር ስዋጋ አሽከሮቼ የሆናችሁ ልታገለግሉኝ ነው? አሁን መሬያችኋለሁ፣ ወደ ፈለጋችሁበት ሂዱ አሉ ጃንሆይ በጸጸትና በሐዘን ልባቸው እየታወቀ። ወዲያው የተቆረጡት ሰዎች ወደ የቤታቸው ተወስደው ለየዘመዶቻቸው እንዲሰጡ አዘዙ። ይህን የመሰለው የንጉሱ ቅጣትና የመረረ ንግግር በወሎ በሸዋ በእጁ በተሰማ ጊዜ ለመሸፈት ያስቡ በነበሩ መኳንንት ልብ ይህ ነው የማይባል ፍርሃትና ሽብር ገባ። ወታደራቸውም የንጉሠ ነገሥት ቴዎድሮስ ጠላት ሆኖ ለመዋጋት ማመንታት ጀመረ። የወሎና የእጁ ሕዝብ በዚህ ሁኔታ ከድንበር እስከ ድንበር ጸጥ ብሎ በሰላም መቀመጥ እንደጀመረ አያሉ አባት አጠቅ ወደ ሸዋ ፊታቸውን መለሱ። ምዕራፍ 37 የእሳት ጦርነት። የመንዝ መስኮችና ሸለቆዎች፣ የደብረ ብርሃን ሜዳዎች በጢስ ተሸፍነው ይታያሉ። ጋይ ማቃጠል ነው አይባል፣ ጊዜውም አልነበር። ጢሱም በዛ። በሞፈር ውሃ ሸለቆ ለሸለቆ በተጉለትና በቡልጋ ቆላዎች አፋፍ ለአፋፍ የላምና የበሬ የበግና ፍየል የፈረስ የበቅሎ መንጋ እጅግ ብዙ ከሆነ ሕዝብ ጋር ይርመሰመሳል። ከያቅጣጫው የሚመጣው ጢስ ትንፋገን ከተራ ሳርና እንጨት ከሚወጣ ጢስ እጅግ የተለየ ሽታ ነበረው። አጼ ቴዎድሮስ ከነሰራዊታቸው ደብረ ብርሃን ደርሰው በየቦታው የአመድ ክምርና ጢስ ብቻ የሚታይበትን ጥንታዊ ከተማ በአካባቢው ከሚብለቆለቀው ጥቁር ጢስ ጋር ሲመለከቱ ቆይና በጥጋቸው ወደ ቆመው ሊቀ መኳስ ዮሐንስ እየተመለከቱ ዮሐንስ እግዚአብሔር አስተዳድር ብሎ የሰጠኝን ሕዝብ ተመልከት የነዘራ ያዕቆብ ከተማ ቴዎድሮስ መጣ ተብሎ ይቃጠላል። ለመሆኑ የሸዋ ሕዝብ እስተዚህ ምን አየብኝ? እኔ ብመጣ ምን አደርገዋለሁ? እኔም እንደነሱ አማራና ክርስቲያን ነኝ። እንዴት የራሳቸውን ቤትና ክምር እያቃጠሉ ይሸሻሉ? ክርስቲያኑ ቴዎድሮስ ተረሃብና ተችግር በብርድ በፀሐይ ተመንገላታት ተጫካ አውሬዎች ከፋለሁ ማለት ነው። እግዚአብሔር የላቸዋ አሉ በታላቅ ሐዘን። ጃንሆይ ይህ በክፋት ብቻ ሳይሆን በፍርሃትም ሊደረግ ስለሚችል ሊያዝኑበት አይገባም አለ ዮሐንስ። እኔ እኮ እስካሁን ያላወቅኩት ነገር አለ። ለመሆኑ ምን ሰራው ዮሐንስ? እንግዲህ ቀደም ሲልም በሩቁ አሁንም በቅርቡ ስታየኝ ቆይተሃል። ለአገሬ ቅን ከማሰብ በቀር ለማን ክፉ ተመኘው? እርግጥ ነው ክፉ የሚሰሩትን ሰዎች ለምኜ ለምኜ ሲያቅተኝ ቀጥቻቸዋለሁ። ሌላ ምን ክፉ ነገር ሰራው? አሉ አጼ ቴዎድሮስ ተመልካችን ጨምሮ በሚያሳዝን ትካዜ። ሊቀ መኳስ ዮሐንስ ለኒህ መከረኛ ፍጡር የተሰማው ርኅራሄ የልቡን ስር አንቀሳቀሰው። ጃንሆይ ሰው በክፉ ስራው ብቻ አይጠላም። ከዘመኑ እምነትና አስተሳሰብ ተለይቶ አንድ ከፍተኛና አዲስ የሆነ ስራ የሚወጥን ሰው ሁሉ በአካባቢው ሕዝብ ዘንድ የተጠላና የተፈራ ይሆናል አለ ሊቀ መኳስ ዮሐንስ። የዓለም መሪዎች እንደዚህ ባለ ሕዝብና እንደዚህ ባለ ሁኔታ ላይ እየተነሱ ነው የምትነግረኝን ታላላቅ ስራ ሁሉ ለመፈጸም የቻሉት አሉ አጼ ቴዎድሮስ። ጃንሆይ ከዚህ የሚከፋ ሕዝብም አለ ግን መልካም አመራር ሁሉንም ሊለውጠው ይችላል አለ ዮሐንስ። ለኒህ ቅን ሐሳባቸውን የሚያሳርፉበት ልብና ቦታ ላጡ ንጉሠ ነገሥት የተሰማው ሐዘን ልቡን እየቆረቆረው ምን አይነት አመራር የክፉ ሕዝብን ልብ ሊለውጠው ይችላል አሉ አጼ ቴዎድሮስ። መቼም ከሰው ልጆች ሙያዎች አስቸጋሪው ሰዎችን መምራት ነው። የአንድ ሕዝብ መመሪያ ሕግና መንግስታዊ አቋም ከህዝቡ ጠቅላላው ባህሪ ከእውቀቱና ከኖረው ደረጃ ጋር ሊመሳሰል ይገባል። የኢትዮጵያን ህዝብ አሁን ባለበት ደረጃ እንዳለ በእንግሊዝ ህዝብ አይነት ተዳደር ቢሉት ራሱን በራሱ ተከፍተኛ ጥፋት ላይ ይጥላል አለ ሊቀ መኳስ ዮሐንስ። አይነቱ የጠፋ ነገር ነው አሉ አጼ ቴዎድሮስ። አፍላጦን የሚባለው የግሪክ ጥንታዊ ፈላስፋ አራት የታወቁ የአስተዳደር ህግጋቶች አሉ ይላል። እነሱም አንደኛ በአንድ ሰው ፈቃድ ብቻ መተዳደር፣ ሁለተኛ በጥቂት ከፍተኞች ሰዎች የጋራ ፈቃድ መተዳደር፣ ሶስተኛ በአብዛኛው የአገሩ ሰው ፍላጎትና ፈቃድ በተመሰረተ አገዛዝ መተዳደር፣ አራተኛ የመጨቆን ጠባይ ባለው አገዛዝ መተዳደር ናቸው። በሰለጠኑት ህዝቦች መካከል ግን ከነዚህ የበዙ የአስተዳደር ህግጋቶች ይገኛሉ ይላል። መቼም በአሁኑ ጊዜ በአብዛኛው ህዝብ ፍላጎት የተመሰረተ አስተዳደር ለመፍጠር ብዙ ችግር አለ አለ ሊቀ መኳስ ዮሐንስ። የአብዛኛውን ሰው ፍላጎትማ የምታየው አይደል? አገሬን ከፋፍዬ በየቦታው ልሸፍት ነው የሚለው አሉ አጼ ቴዎድሮስ። ጨርሶ አይቻልም። አሁን የሚያስፈልገው ከራሳቸው የግል ጉዳይ ይበልጥ ለሀገራቸው ጉዳይ የሚያስቡ ቅኖችና የመስራት ችሎታ ያላቸው ሰዎች እየመረጡ ለጊዜው ተስማሚ ሆኖ ከአዲስ ሀሳብና ቀደም ሲል ሲሰራበት ተቆየ ህግና ልማድ ተዋህዶ በግርማዊነቱ በሚደነገግ መልካም ህግ እንዲመራ ማድረግ ብቻ ነው አለ ሊቀ መኳስ። ሁሉም የሚሆነው እኮ ህዝብ ሲረጋና ሀሳቤን ሲረዳልኝ ነው። አሁን የነገርከኝ አራት ህግጋቶች በሀገራችንም ሲነገሩ ቆይተዋል። ህዝብ በአንድ ሰው ፈቃድ ብቻ መገዛት ይገባዋል የሚለው ንጉሥ የፈረደው ሰይፍ የቀደደው ንጉሥ አይከሰስ ሰማይ አይታረስ ይላል። የተሾሙት ሁሉ ታላቅ ናቸው ብሎ በጥቂቶች ከፍተኞች ሰዎች ፍላጎት ህዝብ ይመራ የሚለው ተሰው መርጦ ለሹመት ተንጨት መርጦ ለታቦት በማለት ይናገራል። የብዙ ሰዎችን ፍላጎት ተከትሎ ማስተዳደርን የሚፈልገው ደግሞ ምን ቢነግሱ በእጅ አይካሱ አንድ ሰው አይፈርድ፣ አንድ እንጨት አይነድ፣ አንድ ሰው አስቦ፣ አንድ በሬ ስቦ እያለ ይናገራል። ስልጣንን የመጥቀሚያና የማጥቂያ መሳሪያ ማድረግ ይገባል የሚለው የጨቋኝነት መንፈስ ያለበት ሰው ደግሞ ሎሚ ጉና ስትመለስ ሹመኝ፣ ሲሾም ያልበላ ሲሻር ይቆጨዋል ይላል አሉ አጼ ቴዎድሮስ በእርጋታ። ይህማ እውነትም ታፍላጦኑ ጋር ተመሳሳይ ነው። እንግዲህ በአሁኑ ጊዜ በኢትዮጵያ ሕዝብ የረጋ ኑሮና አንድነት ከዚህም ጋር በቂ እውቀት እስካገኘ ድረስ ንጉሥ የፈረደው ሰይፍ የቀደደው የሚለው ቃል ነው የሚስማማው አለ ዮሐንስ። አጼ ቴዎድሮስና ዮሐንስ ከብዙ ሰራዊት ጋር የደብረ ብርሃንን ከተማ አመት እየተዘዋወሩ በመመልከት ይህንና ይህን የመሳሰለውን ሲነጋገሩ ከቆዩ በኋላ ፊታቸውን ወደ ሰፈር መለሱ። ሸዌ ቤቱን ሁሉን እያቃጠለ የሸሸው አጼ ቴዎድሮስን በመጥላት ብቻ ሳይሆን ወሎ ላይ የፈጸሙትን የጭካኔ ቅጣት በመስማቱ በጣም በመፍራት ነበር። ንጉሥ ኃይለ መለኮት አጼ ቴዎድሮስን ለመከላከል በዝግጅት ላይ እንዳሉ በበሽታ በድንገት ስለሞቱ አጼ ቴዎድሮስ ወደ ሸዋ ሲገቡ እንዳለፈው ጊዜ ሁሉ ብዙ ተቃራኒ አላጋጠማቸውም ነበር። የመንዝ የአንኮበር የደብረ ብርሃንና የተጉለት ሕዝብ ግን ምንም እንኳ የንጉሱ መሞት መንፈሱንና አንድነቱን አድክሞበት ብዙ ሊዋጋ ባይችልም የአጼ ቴዎድሮስ በቀላሉ እሺ ብሎ ሊገባ አልቻለም። ይኸውም ከፍ ብሎ እንደተገለጸው በጥላቻ ብቻ ሳይሆን በወሬ የሰማውን ጭካኔ በመፍራት ጭምር ነው። ለምሳሌ ቶሎ ያላመነው የሸዋ ግዛት ክፍል ሕዝብ ተሰብስቦ ሲመክር አብዛኛውን ጊዜ የተነገረው ንጉሱ በጣም ጨካኝ ናቸው የሚለው ነገር ነው። ይህን አረመኔ ማን ዝም ብሎ ይቀበለዋል? የሚያውቀው እጅና እግር መቆራረጥ ነው አሉ አሉ ባሻ ገብረ ሚካኤል። የለም እኮ ባሻ ገብረ ሚካኤል መክሮ መክሮ እምቢ ካላሉት ንክቻ አያደርግም እኮ አሉ አሉ ባላምባራስ ወልደ ጻድቅ። ባላምባራስ ወልደ ጻድቅ ምንም አልሰማህም? የወሎን ሰው ሁሉ ቆራርጦ ስለፈጀው አይደለም ወሎዬ ማጉረሱንስ ሚስቱ ታጉርሰው ጢሙን በምን ያብሰው ያለው አሉ ባሻ ገብረ ሚካኤል። ታዲያ ወይ ገጥመነው ቁርጡን እንወቀውና ካሸነፈም ይቆራርጠና አሉ አቶ ደባልቄ። አሁን ጦርነት ብንገጥም ምንም ማድረግ አንችልም። የሚጠቅመው ከብቱንና የምንችለውን ያህል እህል እየያዝን ቤቱንም ጎተራውንም ክምሩንም ሁሉ እያቃጠልን ወደ ቆላ መውረድ ነው። የሚበላው ሲያጣ በመጣበት እግሩ ይመለሳል አይደለም አሉ ግራዝማች አዝብጤ። በዚህ ሁኔታ ብዙ ምክርና ክርክር ከሆነ በኋላ በንጉሱ ሞት አንድነቱን አጥቶ በአንድ ላይ ለመዋጋት ያልቻለው የሸዋ ሕዝብ የገዛ ከተማውንና መንደሩን እያቃጠለ ሸሸ። ይሁን እንጂ ከጥቂት ቀኖች በኋላ የንጉሥ ኃይለ መለኮትን ልጅ ሕፃኑን ምኒልክን ይዘው ወደ ምንጃር ያፈገፈጉት የሸዋ መኳንንት በረከት በተባለው ቦታ ላይ ከራስ እንግዳ ጋር ባደረጉት ጦርነት ድል ስለሆኑ ጦርነት የመቀጠሉን ነገር ትተው የሟቹን ንጉሳቸውን ልጅ ይዘው ወደ አጼ ቴዎድሮስ ገቡ። አጼ ቴዎድሮስ የንጉሥ ኃይለ መለኮትን ሞት ሲሰሙ እጅግ አዝነው እንባ ሲያወጡ በመታየታቸው ተመልካችን ሁሉ አስገርመውት ነበር። አጼ ቴዎድሮስ ለብዙ ጊዜ ወደፊት አንድ ከባድና የመጨረሻ ትግል አለብኝ ብለው ሲያስቡበት የቆዩት የሸዋ ጉዳይ በዚህ አጋጣሚ እድል በቀላሉ ስለተፈጸመላቸው በዚህም በማንኛውም የኢትዮጵያ ክፍል ያለውን የመሳፍንት አገዛዝ ድምሳሴ ከመጨረሻ ምዕራፍ ስላደረሱት እጅግ ደስ ብሏቸው ሰነበቱ። ለሸዋ ግዛትም የንጉሥ ኃይለ መለኮትን ወንድም መርድ አዝማች ኃይለ ሚካኤልን ሹመው ወደ ጎንደር በሚመለሱበት ጊዜ የሚከተለውን አዋጅ አስነገሩ። በሸዋ ያለህ የኢትዮጵያ ሕዝብ ሆይ በእግዚአብሔር ፈቃድና ኃይል የነገሰው ቴዎድሮስ ሁለተኛ ንጉሠ ነገሥት ዘኢትዮጵያ የሚከተለውን ቃል ይነግራል። ሸዋ ብዙ ነገሥታትና መሳፍንት የተነሱበት ክርስቲያንና ጨዋ የሆነ ታላቅ ሕዝብ ነው። ይህን ሕዝብ ከተነጠለበት አካል መልሼ ለማቀላቀል እንጂ ላጠፋው አልመጣውም። ነገር ግን ጨዋና ጀግና ብለን የምንገምተው ሕዝብ የራሱን ቤትና እህል እያቃጠለ በመሸሹ በጣም አሳዝኖናል። ይህም የቴዎድሮስ ጥፋት ይባል ይሆናል። እኔ ግን ምንም አልበደልኳችሁ። በምታውቋቸው የራሳችሁ ባላባቶች እንድትተዳደሩ የሟቹን ንጉሳችሁን ወንድም ሹሜላችኋለሁ። ልጅ ምኒልክንም ከኔ ጋር ወስጄ ልጅ አድርጌ ያሳድገዋለሁ። የሸዋ ክፍለ ሀገር እንደ ሌሎች የኢትዮጵያ ክፍሎች ሁሉ ለመላው ኢትዮጵያ የሚወጣውን ደንብና ሕግ ተከትሎ ይኖራል። የኢትዮጵያን ጠላቶች በጀግንነት እያጠቁ የኢትዮጵያን አንድነት፣ ነጻነትና ሃይማኖት ጠብቀው ያቆዩ ታላላቅ ነገሥታት የተወለዱባት የአምደ ጽዮን መነሻ ሸዋ ኢትዮጵያን ለመከፋፈል ምክንያት ልትሆን ጨርሶ የማይገባ ነው። አሁን የተከፋፈለች አገራችን አንድ ሆናለች። ከአሁን ጀምሮ የምንቀጥለው ሥራ ሕዝብ በሰላም የሚተዳደርበትን የኑሮውና የአእምሮ አቋም የሚሻሻልበትን መንገድ መክፈት ነው። እኔ እግዚአብሔር ተውድቀቱ እንዳነሳው ስለፈጠረኝ ሕዝብ እረፍት የሚባል ነገር ሳላውቅ ስደብ ሕዝቤ የራሱና የኔ ጠላት በመሆን እኔን ሊያሳዝን ራሱንም ሊጎዳ አይገባውም። ስለዚህ ሁላችሁም በያላችሁበት ጸጥታችሁንና ሰላማችሁን እንድትጠብቁ አደራላችኋለሁ። ባላባታችሁንና የኔን ደራሲ አድርጌ የሾምኩላችሁን መርዕ አዝማች ኃይለ ሚካኤልንም እንደኔ አክብራችሁ ታዘዙት። ለኢትዮጵያ ሕዝብ በሙሉ የሚደረግ ነገር ሁሉ ለእናንተም በእሱ አማካይነት ይደርሳችኋል። ምዕራፍ 38 የሰላምና የመሻሻል ተስፋ የአፄ ቴዎድሮስ በየሄዱበት ድል ማድረግ በጊዜው የነበረውን የመሳፍንት የተተራመሰና የተከፋፈለ አገዛዝ ብቻ ሳይሆን እጅግ ብዙ የሆኑትን የቆዩ ክፉ ልማዶችና የጭካኔ ሥራዎች አጠፋ። ንጉሠ ነገሥት ቴዎድሮስ ራሱ ብቻ አንድ ገናና ሰው የሚያደርጋቸውን የተከታተለ ድል አግኝተው አገራቸውን አንድ ካደረጉ በኋላ ለጆን ቤል እንደነገሩት ሁሉ ሕዝባቸውን በአዲስ መንፈስ ለመውረር አሰቡ። የቆንስል ፕላውዴንና የሊቀ መኳስ ዮሐንስ በአጠገባቸው መገኘትም ለከፍተኛ ሐሳባቸው ታላቅ ድጋፍና ተስፋ ሆኖ ነበር። ሊቀ መኳስ ዮሐንስ ዘወትር በጥጋቸው ሆኖ የሰው ልጅ በዚያ ጊዜ ስለደረሰበት የመሻሻል ደረጃና ስለ ጠቅላላው የዓለም ሁኔታ እያስረዳ በተፈጥሮና በአገራቸው ባገኙት እውቀት ሰፊ የሆነ ሐሳባቸውን ይበልጥ ሲያሰፋው ትክክል ያልሆነ የመሰለውን ነገርም ሊሰሩ ሲሉ ካየ እንደ ሌሎቹ ሳይፈራ ይህ አይገባም እያለ በምክር በማስተው በጠቅላላው ከእቴጌ ተዋበች ቀጥሎ የግል ኑሯቸውንም ሆነ የንጉሠ ነገሥትነታቸውንም አቋም በጥብቅ በመጠበቅ ብዙ ሰዎች ያመልካቸው ነበር እንደሚሉት ሁሉ ከአምልኮት ባልተለየ ሁኔታ ያገለግላቸው ነበር። ይህ ቅን ፍጡር ለአፄ ቴዎድሮስ መካሪያቸው ብቻ አልነበረም። በጦር ሜዳ በጎናቸው ተሰልፎ በከፍተኛ ጀግንነት የሚዋጋ የጦር አለቃቸውም ነበር። በሌላ በኩል ደግሞ ለንጉሠ ነገሥት ቴዎድሮስ እጅግ ታማኝ ወዳጅ በመሆኑ የተላከበትን ሥራ ትቶ በማያገባው የአገር ውስጥ ጉዳይ እየገባ የተንኮል ሥራ ተካፋይ ሆኗል ተብሎ በእንግሊዝ ምክር ቤት እስከ መከሰስ ደርሶ የነበረው ቆንስል ዎልተር ፕላውዴን የንጉሠ ነገሥቱን ታላቅ ሰውነት እያብራራና እየደጋገመ ለአገሩ ባለስልጣኖችና በዚያውም ለሌላው የዓለም ይገልጽ ስለነበር ከአውሮፓ መንግስታት ሁሉ ቢቀር ከእንግሊዝ መንግስት ጋር የወዳጅነት ግንኙነት በመመስረት ለአገሪቱ የሚያስፈልገውን እርዳታ ለማግኘትና የንግድ ልውውጥ ለማድረግ ታላቅ የሆነ ተስፋ ነበር። እኒህ ታላቅ የእምነትና የሥራ ሰው የሆኑ ንጉሠ ነገሥት የአገራቸውን አንድነትና ሰላም በሚጠብቅ የማይበገር የጦር ኃይል ከዓለም ሕዝብ ጋር ለማገናኘት መሸጋገሪያ በሆኑ ወዳጆች መሃል ፍቅርና ሰላም እጅግ ከሰፈነበት ቤተሰብ ጋር መኖር እንደጀመሩ የነበራቸው በጎ ምግባር፣ ርኅራኄና መልካም ምኞት በማንም ኢትዮጵያዊ ላይ ታይቶ የማይታወቅ ነበር። ምንም እንኳ ቱርኮችን የመውጋት ሐሳባቸው ባይለወጥ ይህ ሊሆን የሚችለው ከብዙ ዝግጅት በኋላ መሆኑን ስላስታቱት ለጊዜው ከጦር አለቆቻቸው የአስተዳዳሪነት ችሎታና ቅን ባህሪ ያላቸውን እየመረጡ በአገረ ገዥነት መመደብ ጀምረው ነበር። ለምሳሌ እንግዳን ያህል በጦርነት የታወቁ አሽከራቸውን የጎጃም ገዥ አድርገው ሹመዋቸው ነበር። ባሻ ገልሞንም የናለፋና ጣቆሳ ገዥ አድርገው ሹመውት ነበር። በዚህ ሁኔታ ባሉበት ጊዜ አብዛኛውን ጊዜ የሚውሉት የሕዝብን ጉዳይ ሲከታተሉ ነበር። አንዳንድ ቀን ከጠዋት እስከ ማታ ጃንሆይ እግዜር ያሳዮ የሚል ድምፅ ጆሮአቸውን ሲያደነቁረው ይውል ነበር። ንጉሠ ነገሥቱ የባሪያን ንግድ ለማስቀረት በነበራቸው ብርቱ ምኞት በየቦታው ላሉ ሹማምንት አዋጅ ከማስተላለፋቸው በላይ በሚገኙበት አካባቢ የባሪያ ነጋዴዎች መተላለፊያ ነው ተብሎ የሚጠረጠር ቦታ እንዳለ ከጥቂት ወታደሮች ጋር ራሳቸው ሂደው በማድፈት ከእንስሳት በታች ሆነው በስቃይና በድካም ሌሎችን ሰዎች እንዲያገለግሉ እየታፈኑ የሚነዱ ብዙ የሰው ዘሮችን ከሚጠብቃቸው አሰቃቂ ድል ያድኑ ነበር። በዚህ ሁኔታ ላይ እንዳሉ የሚያስቡት ደግሞ ሌላ ሰፊ ነገር ነበር። የአገራቸው ሕዝብ መልሶ አንድነቱን፣ ሰላማዊ ኑሮውንና መልካም አስተዳደሩን ቢያገኝም ይህ ብቻ በቂ የሆነ የኑሮ ዓላማው ሊሆን እንደማይገባው አመኑ። የእርሻው፣ የንግዱ፣ የጦርነቱ መልክና ይዞታ ሁሉ በተለወጠና በተሻሻለ ሁኔታ መከናወን አለበት። ዓለም ከምትኖርበት ሁኔታ የተለየ እና ዝቅ ያለ የኑሮ ሁኔታ ሊኖረን አይገባም ብለው አሰቡ። ጎንደር ከተማ በነበሩበት ጊዜ አንድ ቀን ከጠዋት ጀምረው የምሳ ጊዜ አልፎ ዘጠኝ ሰዓት ግድም እስኪሆን ድረስ የህዝብ ጉዳይ ሲሰሙ ውለው ወደ ግቢ ተመልሰው ምሳ ከበሉ በኋላ ሊቀ መኳስ ዮሐንስን ቆንስል ፕላውዲንንና ጥቂት አሽከሮችን አስከትለው ከከተማው ወደ ሰሜን ወጡ። አጼ ቴዎድሮስ በተፈጥሯቸው ከግንብ ይልቅ ድንኳን፣ ህዝብ ከሚተራመስበት ከተማ ይልቅ ንጹህ አየርና የአካባቢውን የምድር አቀማመጥ ለማየት የሚያስችል ቦታ በጣም ይወዱ ነበር። ስለዚህ ከየፈረሶቻቸው ወርደው በአካባቢው ያለውን ቦታ እየተዘዋወሩ ሲመለከቱ በቅርቡም በሩቁም ያለው ቦታ አቀማመጥና ቀዝቀዝ ያለው ነፋስ ሽውታ ምቾትንና የሰላማዊ ኑሮ ጣዕምን አግኝቶ በማያውቅ ልባቸው የኑሮ ጣዕም ተስፋ አሳደረበት። ቀን ሲሰጡት በኋላው ትክክለኛ ፍርድ ከሚሰማቸው የመንፈስ ደስታ ጋር አሁን የሚሰማቸው አካላዊ ደስታ ተዋህዶ መኖርና መልካም ስራ ከፍ ያሉ ትርጉሞች እንዳሏቸው አስታወሳቸው። አቶ ቡላዴን እኔ ሰላምንና የደስታ ኑሮን ለአገሬ ሰው ሁሉ ለማስገኘት ስደት የኖርኩ ሰው ነኝ። ራሴ ግን በአንድ ቦታ ላይ ቆሜ ቀዝቃዛ ነፋስንና መልካም የሆነ የምድር አቀማመጥ መመልከትን እንኳን ሳልጠግ ወዲህና ወዲያ ስባክን ኖርኩ። እግዚአብሔር የመሰረተልኝን ሰላም ቢያጸናልኝ የወደፊት ስራዬ ከየሰው ፊት ሀዘንና ሰቀቀን የሚጠፋበትን ነገር መፈለግ ይሆናል አሉ አጼ ቴዎድሮስ። እንግዲህ ወዲህ ሰላምና መሻሻል ወደ ኢትዮጵያ ምድር እንደሚገባ ተስፋ አደርጋለሁ አለ ቆንስል ፕላውዴን። ከዚህ ላይ አጼ ቴዎድሮስ ሕዝቤ በሰላም አርፎ የየዕለት ተግባሩን ተተከታተለልኝ በሌሎች ሀገሮች ተደረገ የሚባለውን ነገር ሁሉ ለማድረግ የማያስችለኝ ምን ነገር አለ ብለው አሰቡ። ነገር ግን ወዲያው ችግሩ ትዝ አላቸው። እነዚያ የማይወዷቸው ቱርኮችና አረቦች ዙሪያቸውን ስለከበቧቸው አሰልጣኞችንና ስልጣኔውን ማስገባቱ ራሱ አንድ ከባድ ችግር ያለበት መሆኑ ተሰማቸው። ስለዚህም የእንግሊዝ መንግስት እርዳታ ይበልጥ አስፈላጊ ሆኖ ተሰማቸው። ይሁን እንጂ የእንግሊዝ መንግስት ለኢትዮጵያም ይሁን ለሌላው ትንሽ የክርስቲያን ሀገር ብሎ ከቱርክ መንግስት ጋር ጦርነት ለመግጠም የማይፈቅድ መሆኑን ሊቀ መኳስ ዮሐንስ የነገራቸው ወዲያው ትዝ አላቸው። ከዛም ፊታቸውን ወደ ሊቀ መኳስ ዮሐንስ ዘወር አድርገው ዮሐንስ፣ የእንግሊዝ ሕዝብ እርግጥ ክርስቲያን ተሆነ የእንግሊዝ መንግስት በእስላም ወራሪዎች የሚጠቃ የክርስቲያን ሀገርን ለምን አይረዳም? አሉ አጼ ቴዎድሮስ። ጃንሆይ መርዳቱን ይረዳል። ግን በአሁኑ ዘመን የአውሮፓውያን መንፈስ ላይ ንግድ ከሃይማኖት የበለጠ ቦታ እያገኘ ስለሄደ አንዱ መንግስት በከፍተኛ ጥቅም ከሚገናኘው መንግስት ጋር ለሃይማኖት ብሎ አይጋጭም አለ ሊቀ መኳስ ዮሐንስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ አንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር እኔ መዩ ቱርክ ባይ የምሸሽ ነው። አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው።
እድሜው ሲገሰግስ ከንቱ ሰው ዘንግቶት ሊገልጸኝ ይላል መንፈራገጥ ያሆን እስኪሞላ ወድቀት ክብ ሰበር ሕይወት እንደ ሸክላ ሕይወት እንደ ሸክላ
የት አባቱ
ሞትም ይሙት
ያሆን እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ
እባካችሁ ዘመዶቼ ሲሞት ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት፣ በሐሴት በድርታ ውገሩት ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ብቀበር ሞቼ
ትጸድቅ ነበር ባትረሱ በእንባ ውሌን ባታፈሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ
በሙሾ ዋይታ አታጅቡኝ። እናቴም ፊትሽ አይክፈል በእልልታ ብርሃን ይንበልበል።
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረስ ብሽ በሐዘን አይላበስ በሆድሽ ሞት አይጨነስ። እምባ ባይንሽ አይቋጠር።
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ውሌን ተቀበሉ፣ ደስታዬን ተካፈሉ።
ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ፣ በእልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ፣ ዛፍ ቅጠሉም አብሮ እስኪረግድ ሀገር ምድሩ ያቅራራ ሐሴት ነው ይበል ጆግ ቢራ።
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራኮት ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት።
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ሞት ሞትም አብሮኝ ይሙት።
በልልታችሁ ግደሉት በዳንኪራችሁ ውገሩት ከአጥንቴ በታች ቅበሩት።
ምንድነው ማልቀሱ የሌለው ዘመዱን ሸንኮ በጥርሱ ሽንካ ይዞ ሲሞት ምንድነው ማልቀሱ